ሄሎ
ሰላም ነው?
አቤት ሰላም ነው።
ሰው ከቢዩ ነው የምደውልልህ።
እሺ
ዳና ሼክ አል- አልታዘዝንም ብለውክ ነው?
አ- አልታዘዘም አልሰላም እሺ እዛ ኮንክ ታገናኘኛለህ ወጥቻለሁ።
እ ደጅ ላይ ነኝ ወጥቼ።
እኮ ገብተህ አገናኘኝ እኮ ነው ያልኩ። ስልካቸው የእነሱ ስለማይሰራ እም፣
አገናኘኝ።
ቆይ እሺ፣ አትዝጊ።
ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ከ beU ነው የምደውለው።
እሺ
ዳና ነው አይደለ?
አዎ፣ ደህና
እሺ በመቶ ሰባ ስምንት አስራ ሶስት order አልታዘዝኩም።
አይ እንደ አጋጣሚ ሆኖ እ፣ ስልኩ ተ- ተ- ዘግቶ ነበር እና ምን አይታ አልተቀበልንም ነበር።
እሺ እሺ እሺ ወንድሜ እሺ
ሄሎ
እ?
hello ወይ አቤት።
አ- ጠብቀኝ፣ እንዴ ጠብቀኝ፣ መልሼ እደውልልሃለሁ።
እሺ